አንተን አንተን ብናወራው ብንናገር ችሎታን ቸርነትህን ብንዘረዝር አንጠግብም አንረካም እግዚአብሔር ያንተን ያንተን ብናወራው ብንናገር ችሎታን ቸርነትህን ብንዘረዝር አንጠግብም አንረካም እግዚአብሔር ተጠምታ ጠጣን ተርባ በላህን ተወግተ ተገርፈ ከቁስል ፈወስከን መቃብር ስትወርድ ገነትን ወርሰናል አቤት ያንተ ውለታ ማንስ ይከፍለዋል ያንተን ያንተን ብናወራው ብንናገር ችሎታን ቸርነትህን ብንዘረዝር አንጠግብም አንረካም እግዚአብሔር ስምክን ተሸክመን ዞርን አገር ላገር ዝናህን ክብርን ለዓለም ልንመሰክር ዘውትር ጎጅ ይጸፋል ፍቅር ጉልበተኛ ሳንጠራ ሳንወድህ ውለን ማተኛ ያንተን ያንተን ብናወራው ብንናገር ችሎታህን ቸርነትህን ብንዘረዝር አንጠግብም አንረካም እግዚአብሔር ቅዳሴው ቢቀደስ ቢቆም ማህሌቱ ኪዳኑ ቢሰማ ቢደርስ ሰዓታቱ ቢሰበክ ቢዘመር ቢገለጥ አንድምታ ሁሉም ለክብር ነው ስላንተ ውለታ ያንተን ያንተን ብናወራው ብንናገር ችሎታህን ቸርነትህን ብንዘረዝር አንጠግብም አንረካም እግዚአብሔር ስንቱን እንቁጠረው ስንቱን እንናገር ቃላት አይገልጠውም የፍቅርህን ምስጢር ያረታኸው የለም ያላሸነፍከው ሁሉም ተማርኮ ነው እጁን ያነሳው ያንተን ያንተን ብናወራው ብንናገር ችሎታህን ቸርነትህን ብንዘረዝር አንጠግብም አንረካም እግዚአብሔር ያንተን ያንተን ብናወራው ብንናገር ችሎታህን ቸርነትህን ብንዘረዝር አንጠግብም አንረ